Hello አሎ ሰላም ጤና ይስጥልኝ ቤት ቤት እሺ፣ እንዴት ናቸው? አለን አለን ነበር Withdrawal confirm እንድታረግልኝ ነበር።
እሺ
እሺ፣
ይሄ ነው ቁጥር አዎ ይሄ ነው ቁጥሬ።
እሺ check ላድርግልህ መስመር ይጠብቅ እሺ
እ
አሎ
እም፣ check እያደረኩልህ ነው። እሺ
እሺ፣
እ፣ ቴሌብር ቁጥር ዘጠኝ አስራ ሁለት ዜሮ አምስት ሰላሳ ሰባት ሰላሳ ስድስት ነው።
አዎ ነው
እሺ
ሀምሳ ሺህ ብር እና አስራ አንድ ሺህ ብር።
እሺ
Hello ወይ እ፣ ይቅርታ እ፣ እሺ። አይ ይጠይቀኛል እና የእናንተን confirmation ማለት ነው።
አዎ፣ ሌላ አዎ።
Withdrawal ነበረኝ። ሁሌ ይጠይቀኛል ማለት ነው ሳወጣ ወይስ አዎ Update ከአስር ሺህ ታደርግልኛል?
በላይ ሲሆን አዎ።
ደውለህ መጠየቅ አለብህ።
ስለዚህ አሁን የሆነ con- አሁንም ማ- የማወጣው ነገር በቃ አሁኑ ነበረኝ እና ገብተዋል። በቃ አርግና ደውልልኝ።
እንደዛ ይሻላል። እሺ፣ አዎ እሺ Thank you።
እሺ መልካም ምሽት።